ጤና ይስጥልኝ።
ጤና ይስጥልኝ።
እሺ ምን ልታዘዝ?
hello
አቤት አቤት ይሰማኛል። ምን ልታዘዝ? ድር ገበያ ባለፈው ሳምንት ዛሬ ሳምንት አስገብተን ነበር ብርና አልደረሰንም። ቲሸርት ማን ልበል ስምህን?
አቡ እ እ?
አወል አህመድ
ምን አልከኝ?
አወል አህመድ ከአፋር ያልኩሽ።
okay አወል አህመድ አዎ ከአፋር ብር አስገብተን ነበር ስምንት መቶ ብር።
ኦ፣ okay እሺ በቃ ልክላለሁ። የፖስታ ቤት ኮድ አልተደወልህም ከዚህ በፊት ወይም ደግሞ የፖስታ ቤት ኮድ አልተላከልህም? እልክልሃለሁ።
አልመጣም።
ስልክ ይዤ እልክልሃለሁ።